hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው። እና እግዚአብሔር ይመስገን። ምን እንርዳዎት?
መቶ ሀያ ሰባት ላይ ደውዬ ነበር እና አሁን ቴሌ ብር
እሺ ወደ ሰማንያ ዘጠኝ አስራ አንድ መርሰውኝ ነው።
እሺ ምንድን ነበረ?
እ ሁሉ ስፖርት እጫወታለሁ እና
እሺ ስምንት መቶ ብር ድሮ አድርጌ ወደ ቴሌ ብሬ
እሺ
እ ሳምንት አለፈው። ሳምንት ከአንድ ቀን ነው። ባለፈው እሁድ ሳምንት ነበረ የትናንትና ሳምንት እሺ የቴሌ ብር ስልክ ቁጥሮት ነው ይስጡኝ።
ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰማንያ ሰባት ሰማንያ ሰባት ሀምሳ አንድ ሀምሳ ሶስት
ሀምሳ አንድ አስራ ሶስት ነው ሀምሳ ሶስት ሀምሳ ሶስት
ሀምሳ አንድ ሀምሳ ሶስት አዎ
ከምን ቤ- ከሁሉ ነው ያሉ
ምን አልሽኝ?
የዘጠኝ አስራ ሰባት ሰማንያ ሰባት ሀምሳ አንድ ሀምሳ ሶስት አዎ
እሺ ከሁሉ ስፖርት ስላልተላከ ሁሉ ስፖርት ጋር ይደውሉና approve ያስደርጉ።
ሁሉ ስፖርት ቁጥራቸው
የሁሉ ስፖርት የዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት እሺ አመሰግናለሁ እናቴ መልካም
አሜን